hello hello ሰላም፣ እንዴት ዋሉ?
እግዚአብሔር ይመስገን።
አሜን፣ እግዚአብሔር ይመስገን።
ምዝገባው ስንት ነው? የልጅባ ስም አለበል። እሺ፣
ሰላም
ሰላማ
ስዩም
ስልክ ላይ ሰላም እ ዜሮ ዘጠኝ ስልክ ሰላሳ ሁለት
እሺ፣
አርባ አምስት
እሺ፣ ሰባ
እሺ።
አስራ ሶስት
ማስታወቂያው ምን ላይ ነው ይቻላል?
እ ፌስቡክ ላይ የራሴ ኮሜዲያን እሸቱ
እሺ፣ ሰላም። ኮርሱን በአካል ነው ኦንላይን መውሰድ የሚፈልጉት?
በኦንላይን
እሺ፣ ኮርሱ የሶስት ወር ኮርስ ነው። hello፣
አቤት ኮርሱ የሶስት ወር ኮርስ ነው። ኮሜዲያን እሸቱ እሺ፣ ኮሜዲያን እሸቱ ነው የሚያስተምረው። በሶስት ተከታታይ ቀናቶች video link እኛ እንልካለን ማለት ነው። እርስዎ ከጀመሩበት ሰዓት ከ24 ሰዓት ብቻ ነው የሚያገለግለው። በሳምንት አንድ ቀን ለሚኖራችሁ ጥያቄ ከኮሜዲያን እሸቱ ጋር Google meeting አለ ማለት ነው።
okay ስንት ነው ክፍያው?
hello
ክፍያው ስንት ነው?
እሺ፣ ክፍያው እሺ፣ ሀያ credit hour ነው የምናስተምረው። የአንድ credit hour ዋጋ ሰባት መቶ ሀምሳ ነው። hello
የሰማው ነው።
ድምፅሽ ራቅ ስላለኝ እኮ ለዛ ነው። ነገር ግን እስከ ነገ ስድስት ሰዓት ብቻ ከተመዘገቡ ሰላሳ አራት percent discount አለው። ሰባት መቶ ሀምሳ ነው።
ሀያ ነገ ክፍያ ነው?
ማለት ነው።
ሀያ credit hour ሰ- ሲባዛ በሰባት መቶ ሀምሳ አስራ አምስት ሺህ ነው ክፍያው ማለት ነው። ነገር ግን እስከ ነገ ከተመዘገቡ አስር ሺህ ብር ብቻ ነው የሚከፍሉት። እስከ ነገ ስድስት ሰዓት discount ኣችን ማለት ነው።
okay
ተመዝግቦት
ቆይ አስቤበት ነው።
እሺ፣ ይቻላል፣ ችግር የለውም። እሺ፣ ለደወሉን አመሰግናለን።